ጤና ይስጥልን።
ጤና ይስጥልን። ሰላም ምስጋን ተክለ ሃይማኖት ሆስፒታል ነው።
እሺ፣ አዎ፣ አዎ።
ከአሪፍ ፔ ነበር የምንደውለው።
እሺ፣ እሺ፣ POS ማሽኑ ላይ transaction እያየን አይደለም እና ምናልባት ያጋጠመው ችግር ካለ ለመጠየቅ ነበር።
እሺ። አንድ ቁጥር ልስጥሽ።
እሺ፣ hello፣ ዘጠኝ እሺ። ዜሮ ዘጠኝ አርባ ሶስት አርባ አርባ ሶስት አርባ ሶስት ስልሳ አምስት ስልሳ አምስት ስልሳ አምስት
ይቅርታ ስንት አሉ?
ዜሮ ዘጠኝ አርባ ሶስት ካልሽ በኋላ በስልሳ አምስት ትጨርሻለሽ ሁሉንም።
ሙሉ ነው።
ስልሳ አምስት ስልሳ አምስት ስልሳ አምስት አዎ። እዛ እሺ፣ ላይ መመሰል ይችሉና ያናግሩሻል።
እሺ። እሺ